አሁን አሁን አሁን አንሷል ወረቀት። እስኪ check አድርገው።
እሺ check አድርገው።
አዎ አዎ፣ አሳንሼዋለሁ።
አሳንሺው?
of course ያው
አዎ አሁን አንሷል። ትንሽ አንሷል። አይ ከዚህ አዎ።
በላይ ግን አያንስም። የመጨረሻ በቃ ይሁን፣ በቂ ነው፣ በቂ ነው።
በቃዋል።
እሺ ያኛውን invoice ልንገርሽ።
ያኛውን በቃ እኔ desk ላክልኝ ቴሌግራም ላይ አንዴ።
ያው መጀመሪያም ነበረ የላኩት okay አዎ፣ ስንት ነበረ?
ኢኒቤስ አስር ስልሳ አምስት ብሎ የጀመረው
እሺ፣ አስር ስልሳ አምስት አራት ሰላሳ አምስት አንድ ነው።
በቃ እሺ፣ ልግባበትን አልደወለክ እሺ ና።
እሺ